ሰላም ነው። ጤና ይስጥልኝ።
ሰላም ጤና ይስጥልን። ቤስት ቤት
አይ ትኬት ተሽከርክሮ success ብሎ አያወጣም እና ከዛ ብሩን ግን ይቆርጣል።
ምንድን አልከኝ? አላረመውም አ- አላረመም፣ success ም አላለም። እየተሽከረከረ ቆይቶ ትነግረኛለህ? cashier code ብትለዋል።
cashier code አዎ እ፣ cashier code ምኗ ላይ ነው የሚኖረው?
መጨረሻ ላይ ከወረቀቷ መጨረሻ።
ነው እንዴ የትኬቱን ነው?
አዎ ትኬቱን እኮ አላወጣልኝም
cashier ነህ እንዴ?
እ?
agent ነህ?
እኔ agent ነኝ፣ ግን cashier ዎች እንደዚህ አይነት ጥያቄ አቅርበውብኝ
ምን አያረመውም ነው?
success ብሎ ሰ- አላወጣም፣ የታዘዘውን አላወጣም። ብር ግን ቆርጦ እነሱ ላይ እየታሰበባቸው አሁን የመቶ ብር ቆርጣለች፣ እም ወረቀቱ አልወጣም። መቶ ብር ግን plus ያደርጋል እዚህ ላይ ገባች። ከዛ ፊንተሩ ነው ችግሩ።
ፕሪንተሩ አይደለም ተሽከርክሮ ወረቀት ካላወጣ ለምን ብር ይመዘግባል? ወደዛ plus ያደርጋል።
እሺ ከየት ነበረ?